hello ጤና ይስጥልን ቤስት
ሰላም ናችሁ?
አለን አለን ሰላም ነው።
ኦንላይን እንትን ቤስት ፊት መክፈት ፈልጌ password ፈልጌ ነበር።
okay password ስታስገባ ቁጥርን ዘጠኝ ብለህ ጀምረህ ነው ያስገባው?
እሺ ዘጠኝ
ዘጠኝ ብለህ ነው ስልክ ቁጥርህን ያስገባኸው?
አዎ አዎ okay ከዛ password ስታስገባ ደግሞ ማለት ነው እ፣ የመጀመሪያዎቹን ሁለት ፊደል አድርጋቸውና
እሺ
የመጀመሪያውን capital letter ሁለተኛውን small letter አድርገህ ከዛ አምስት የተለያዩ ቁጥሮች ታስገባና ከአንድ እስከ Okay።
አምስት ሊሆን ይችላል። ከዛ እ።
መጨረሻ ላይ አንድ symbol ጨምርበት ወይ ኮከብ ወይ መሰላል ማለት ነው።
ማለት ፊደሎቹ በራሴ ነው።
በራስህ ደስ ያለህን ግን okay ፊደል ነው capital ና small ፊደል ከዛ አምስት የተለያዩ ቁጥሮች ደስ ያለህን እ፣ አንድ symbol ደስ ያለህን okay ከዛ ራሱን password ደግሞ register ማድረግ ትችላለህ። እሺ
Okay። መጀመሪያ ከካፒታል ነው የሚጀምረው።
ከካፒታል አዎ፣ capital small አድርገህ ነው።
okay እሺ እሺ thank you።